ጤና ይስጥልኝ ሚዲያ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ለምንድን ነው የስራ ባልደረቦቻችሁ እኛ ጋር የማያወርዱልን ቢራ ነው?
እሺ ደንበኛችን ቢጂአይ አይዶትን ይነግሩኛል?
ምን ልንገርሽ?
ቢጂአይ አይዲ።
ጂአይዲ እሺ፣ አውጥቼ ልደውልሽ።
እሺ ደንበኛችን አለርኩትን ሰጠልሽ። አሁን ልካችሁት ነበር። አሁን ልክ ነሽ።
አዎ ሜሴጅ ልከናል። አዎ አዎ፣ ለዛ ነው አሁን ያገኘናችሁ። እንኳን አገኘናችሁ እንደሆነ እሺ ደንበኛችን ስለተፈጠረው ችግር በጣም ይቅርታ እንጠይቃለን። ቁጥሩን አውጥተው ይደውሉልኝ።
በቃ አሁን እደውልልሻለሁ። እሺ